ሁለተኛው ደግሞ ደረጃ ሁለት መነሻ ይባላል። በወር አስራ ሁለት ሺ ብር ወይም ደግሞ ከዛ በላይ ሊሰሩበት የሚችሉ ነው። ከመጀመሪያው ላይ የስንደርሰው ሁለተኛ ላይ ስልጠና አለው። ስልጠናውን ከወሰድሽ በኋላ ወደ ስራ ትገቢያለሽ ማለት ነው። ስልጠና በአካል በአካል መውሰድ ትችላለች፣ በኦንላይን መውሰድ ትችላለች።
hello ጤና ይስጥልኝ። ከድር አጋር ነበር የምደውለው አባይ ቴሌቪዥን እሺ አጋር ለመሆን ተመዝግበው ነበረ። ስልሳ ሁለት ሀምሳ አንድ ላይ text አልገባሁለት።
አልገባ። እስኪ ቆይ እስኪ አሁን ላይ
እሺ